መዝገብ ጌታ ኢየሱስ ሕያው ቃል መካን እንደ ጠላታችን ቢሆንማ ኖሮ በጠፋን ነበረ በሌለን ዘንድሮ ሁላችን ከሰማይ ከሰማይ ጽናማ ነውና ነውና በድል አሻገረን አሻገረን ዛሬም እንደገና ዛሬም እንደገና ዛሬም እንደገና ዛሬም እንደገና ሞቱ ስንባል ሕያው አደረገን። ክፉ ስንባል እጅጉን አበዛን። ተበተኑ ሲባል ኢየሱስ ሰበሰበን። ምስጋናን ነዶ ተሸክመን መጣን። በዛን ለመለመ ምድሪቱ ሞላናት። በየተራሮቿ ከፍታ ቆምንባት። ከሰማይ የሆነ እና የተመገብ በጌታ ኢየሱስ ሕያው ቃል በረታን። እንደ ጠላታችን ቢሆንማ ኖሮ በጠፋን ነበረ በሌለን ዘንድሮ ኃይላችን ከሰማይ ከሰማይ ጽናማ ነውና ነውና በድል አሻገረን አሻገረን ዛሬም እንደገና ዛሬም እንደገና ዛሬም እንደገና ዛሬም እንደገና በክብር በኃይል በሞገስ በረታን በመንፈስ ቅዱስ ጸጋ የተዋበን ጠላት በፊታችን መቆም ተስኖታል። ሰማይ የመጣው ኢየሱስ በትኖታል። በዛን ለመለመን ምድሪቱ ሞላናት። በየተራሮቿ ከፍታ ቆምንባት። ከሰማይ የሆነ መና የተመገብ በጌታ ኢየሱስ ሕያው ቃል በረታን። እንደ ጠላታችን ቢሆንማ ኖሮ በጠፋን ነበረ በሌለን ዘንድሮ ሁላችን ከሰማይ ከሰማይ ጽናማ ነውና ነውና በድል አሻገረን አሻገረን ዛሬም እንደገና ዛሬም እንደገና ዛሬም እንደገና ዛሬም እንደገና በምስጋና ዜማ በእልልታ ታጅበን ኃያሉ ንጉሥ ክብር እንሰጣለን። ገና በዓለም ዙሪያ በኃይል እንቆማለን። ሰማይ የሆነ ኢየሱስን ይዘን በዛን ለመለመ ምድሪቱ ሞላናት። በየተራሮቿ ከፍታ ቆምንባት። ከሰማይ የሆነ መና የተመገብ ጌታ ኢየሱስ ሕያው ቃል በረታን። እንደ ጠላታችን ቢሆንማ ኖሮ በጠፋን ነበረ በሌለን ዘንድሮ ሁላችን ከሰማይ ከሰማይ ጽናማ ነውና ነውና በድል አሻገረን አሻገረን